ጤና ይስጥልኝ አልኩ ሄደን ወኮ ምን ልርዳው?
አሁን ደውዬ ነበረ ነሽ እሺ እሺ ማን ልበል ስሙ ተደብኝ ሙራድ ነጋሽ ማመች እሺ ላኩልን ስክሪንሾቱን
ላኩልኝ። በቴሌግራም ማልጠቀም ከሆነ ስለማልጠቀም በሌላ ሰው ስልክ መላክ ይችላለሁ ይችላሉ። ደንበኛችን ከስር ስሞትና ስልኮትን ያስቀምጡ እንጂ ችግር የለውም።
ነው።
አዎ ይቻላል።
እሺ አሁን በተሰጠኝ ስልክ ነው የምልከው አዎ ዘጠና ሁለት በይሄ በዘጠና ሁለት አዎ።
አዎ በሱኛው ይላኩልን።
እሺ አመሰግናለሁ።
አመሰግናለሁ። መልካም እሺ